ሰላም ሰላም፣ ጤና ይስጥልኝ። ቤስት ቤስ ከእኔ ባኮም ለዶ
አሲስተር ሶስት መቶ ብር ዊትድሮ አድርጌ እስካሁን አልመጣም። ሁለት ቀን ነው።
አዎ ኤል ያ ሰባት ዊዝድዋሎች እስካሁን ድረስ አልገቡም። እሺ ያልገቡ ዊዝድዋሎች ስላሉ በትክክል ጠብቁን። እሺ ይገባሉታል። ፕሮሰሲንግ ነው አይደለ የሚለው እ ፕሮሰሲንግ ላይ የሚለው አይደለ
አደ ወሃ
ይገባሉታል። እሺ በትዕግስት ይጠብቁ።
ደመቼ ይገባል። ሁለት ቀን ነው ዛሬ።
አዎ ይኸውልዎ ሁሉም transaction ነው የእርሶ ብቻ አይደለም። እሺ ደንበኛችን፣ እሺ ተደወሉ። እናመሰግናለን። መልካም ቀን ይሁንልዎ።